hello
hello ጤና ይስጥልኝ Best Bet
ሰላም ነው እንዴት ነህ አለ
ምንባል እንዴ ነበረ Best Bet online ጨዋታ ተጫውቼ ብር withdraw አኩኝና አየር ላይ ቀረብኝ።
okay እሺ ንገረኝ አንዴ ቁጥርህን ደውለው ነበር እ?
ደውለው ነበር ከዚህ በፊት
ከዚህ በፊት ደውል ሲሆን እዛ ዋናው ይሄ በ normal ቁጥር ስደውል እ፣ በዚህ ቁጥር ደውል ተብዬ okay ወደዚህ መርተው ነው አ፣ okay እሺ ንገረኝ አንዴ ሪፖርት ካላስደረግ ላስደርግ ላድርግ ሪፖርት
እሺ፣ እ፣ ዜሮ ዘጠኝ
እ፣ ሀያ ዜሮ ሰባት ዜሮ ሰባት
አርባ ሶስት ስልሳ ዘጠኝ አርባ ሶስት ስልሳ ዘጠኝ እ፣ ሁለት ጊዜ አንዳንድ ሺህ ብር እሺ አንዴ ጠብቀኝ ሁለቱም አልገባም አይደል አ፣ በቃ ሪፖርት አደርግልሃለሁ እሺ አሳውቅሃለሁ ሲመልሱ
እ፣ እ፣ ሲመልሱልኝ አሳውቅሃለሁ ሪፖርት አደርግልሃለሁ እንዲያዩት እሺ እ።
እሺ